hello
hello hello፣ ጤና ይስጥልኝ።
አብሮ ይስጥልን። በጸጋው ነህ እንዴ? hello ሰፍቷል።
አዎ ገብቶኛል። Flintstone ነው ግን አ።
agent ኡ የእሱን ድምፅ ስለመሰለኝ ነው።
አ Flintstone ነው አዎ፣ ልክ ነው።
አዎ ልክ ነኝ። ይኸውልህ እሺ አይ agent ኤ በጸጋው ስለነበር ድምፁ ስለተመሳሰለ ነው ልልህ ፈልጌ ነው።
okay፣ ጉዳይ ምን መሰለክ okay እንትን ባለፈው ወር ከፍዬ ነበር የ May ና የ June ን okay okay በእንትን በ installment የሚከፈል ጋር ነኝ እና okay ከፍዬ ደረሰኝ በተደጋጋሚ እኔ አራስ ነኝ። አጋጣሚ ከቤት አልወጣም። ሰው እየላኩ ደረሰኝ እንዲላክልኝ እየጠየቅኩ እስካሁን ድረስ አልተላከልኝም። ችግሩ ማወቅ እፈልጋለሁ። ሁለተኛ የዚህን ወር ደግሞ ልከፍል ፈልጌ የ July ና የ August ማለት ነው።
okay እሱንም invoice ኡ ሊነግሩኝ አልቻሉም። agent ኤ ያን- መጀመሪያ በጸጋው ነበር፣ ቀጥሎ አሃ።
ሶፎንያስ ለሚባል ልጅ ነው እንትን አሃ።
የተባለው እና ምንድን ነው እስቲ ወይ head office ስልክ ማናገር የምችለው ሰው ካለ ወይ ስጠኝ።
እሺ በጸጋው እርሻቸው ሶፎንያስ በዚህ ነበር የምታገኛቸው?
እ?
በዚህ ነበር የም- የሚያገኙት የሚያገኟቸው?
በዚህ አይደለም አላቸው ልደታ branch ባለው ነው።
እሺ እ ስልክ ልስጥሽና ልስጦትና እ ያገኟቸው?
አዎ አይ እነሱንማ ማግኘት አልቻልኩም። ሶፎንያስ ስልክ ሊያነሳልኝ አልቻለም እኮ ነው ወይ ተይዟል የሚለኝ ወይ እንትን ነው። በጸጋው ደግሞ እሺ እደውላለሁ እያለ ነው እንትን እያለ ወይ ችግር ካለ መስማት ፈልጌ ነው።
okay እ በዚህ አ- ገበታ- ይህ ማለት የሚመለከታቸውን እ እንትን collection እ የሚ- department ነው የሚመለከተው መሆኑ እሱን ነው የምልህ።
የእነሱ መደበኛ ስልክ ስልክ ልስጦትና እ?
አይ የእነሱ ስልክ ልስጦትና ከዛ በኋላ በእነሱ መደበኛ ስልክ የቢሮ ስልክ ሳይሆን የቢሮ ስልካቸውን ልስጦትና እሱ አግኝተዋቸው ከኋላ ያወራቸው ልንስን በአካል ማግኘት አለብዎት።
እሺ፣ ንገረኝ።
ዜሮ አንድ አንድ ስምንት ሀያ ሁለት ስድስት ዜሮ አንድ አንድ ስምንት ሀያ ሁለት ስምንት ዜሮ ሀያ አንድ ዜሮ አንድ ሀምሳ ዜሮ አንድ አንድ ስምንት ሀያ ሁለት ዜሮ አንድ ሀምሳ
ሁለት ዜሮ አንድ አምሳ እሺ፣ አመሰግናለሁ።
እሺ እሺ